ሰላም ጤና ይስጥልኝ። ነበራችሁ መሰለኝ ኤዲት መመዝገብ ነበር። እንዴት ነው የምትገባው እና ክፍያው ምን ያህል ነው? እሺ እንዴት ነው መመዝገብ የምችለው?
እዚህ ጋር የመዝገብ ፈቃደኛ ከሆኑ መዝገባለሁ።
ፈቃደኛ ክፍያው ነው የሚሆነው መጠን እና ክፍያው መጥቼ ነው የምከፍለው ነው ምናምን ከፍለው ቦታ ይችላሉ ማለት አካውንት ልክ በዚህ ቁጥር
እሺ ከዛ የከፈሉበትን ደረሰኝ መሆን አንድ ላይ በቴሌግራም በኩል
በምን ቁጥር ነው ቴሌግራም ላይ የምንልከው?
በስልክ ቁጥር በዚህ ማለት ነው።
ይሄኛው እኮ ዘጠና አንድ ሀምሳ አንድ የሚለው ላይ ነው የደወልኩት።
አዎ ሰባ አምስት ቤት ልክሎታለሁ።
okay እሺ አ- አ- አሁን text ታደርጊልኛለሽ account ኡን ነው ትነግሪኛለሽ። ስልካችሁ በጣም ስለሚቸግር እሺ እሺ ብዙ ሰው ያደርጋል ስለሆነ ለዛ ነው የሚደውለው።
okay
እሺ እ፣ ስም ማን ልበል?
ቪንታ
ይታባሽ
አ፣ ቪንታ አበበ
አበሽ የስራ ማገልገያሽ እና እዛ ያለችን ሰዓት እዛ ያለች እሺ ከስራ ሰዓት ከሁለት እስከ አራት ሰዓት ጠዋት ላይ ማለት ነው።
አ፣ ከአምስት ከአምስት እስከ ሰባት
ኦኬ እሱ አሪፍ ነው ከአምስት እስከ ሰባት
ይሄ ያዘች አዎ
እሺ እ፣ account የሚላክበትን ቁጥር ትልክልሽ
እ፣ እሺ የኔን ቁጥሩ ስልክ ቁጥር ማለት ነው ዜሮ ዘጠኝ ሀያ ሶስት
ሀያ ሶስት ሰባ ሰባት
ሰባ ሰባት አስራ ስድስት ዘጠና ሁለት አስራ ስድስት ዘጠና ሁለት
ዘጠና ሁለት ሺ በሰባ አምስት ብር እልክልሻለሁ። እሺ እና ጓደኛዬም መመዝገብ ትፈልጋለች እና እ፣ ስልክ እምቢ ብሏት ነበረ። በእኔው እዚሁ ላይ ትልኛለሽ ትይዥላታለሽ።
እሺ ይቻላል። ሰማን እና እሺ ለሰው ያዝ እሺ እዚህ ጋር አዎ
ለሰው እሺ አዎ በል እሺ ካለው ከዛ እ፣ የከፈለችበትን ደረሰኝ ስምና ስልክ ቁጥርሽን አንድ ላይ አድርገሽ በቴሌግራም በልኩልሽ ቁጥር መልሰሽ ትልኪልኛለሽ።
ማክ መቼ ነው የሚጀመረው?
ታህሳስ አንድ
አስራ አምስት
አንድ
አንድ okay። እሺ አመሰግናለሁ።
ህዳር አስራ አራት ወጥቴሽን ይኖራል።
okay እሺ እ- እ- confirm ታደርጉናላችሁ?
አሁን እናደርጋለን።
እሺ እሺ አመሰግናለሁ።
እሺ እሺ፣ መልካም ቀን